የሚያስጥልኝ ሁሉ ስፖርትን ባቆም ነበር።
እሺ እንትን ቴሌግራም ልኬው ተራድኑል ሄሎ ሄሎ ሌላ
ሄሎ እንትን ቴሌ ብር ወደ ቴሌ ብር ብር ልኬ ነበረና የበሎትን እዛ አላስገባልኝም።
ኦኬ አልገባለሁትም ወደ ቴሌ ብር።
አዎ ወደ ቴሌ ብር አልተላለፈም። አዎ እሺ ከ transaction history ላይ ያልገባሎትን screenshot አድርገው ይልኩልን።
እኮ አ ልኬዋለሁ
መቼ ነው የላኩት?
ቴሌግራም ላይ አሁን አሁን ልኬዋለሁ።
ማን ነው የሚለው ስሞት?
እ ሀና ግርማ የቴሌግራም ስም ነው።
አ
ጥበቡ ጥቤክስ ማን ነው የሚለው
በሰባ ስምንት ቤት ነው የላኩት።
እ በሰባ ስምንት ቤት ነው የሚ- የላኩት።
አይ ሳይሆን ኧረ በዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አይ ዜሮ አምስት ዜሮ የኛ እ የኛ ስልክ ዜሮ ዘጠኝ ሰባ ስምንት ቤት ነው የላኩት።
ቆይ እስኪ ል-
እስቲ hi በሉ አያሳይ እ hi በሉ ድጋሚ እየመጣ አይደለም።
እሺ ቆይ እስኪ hi ልበለው አ
እሺ እሺ ያው ልኬዋለሁ hi
አልገባም።
እንትን እንትን ይለኛል you can use start bot ምናምን bot አይደለም እኮ እኔ በምለስ በምሰጠው ስልክ ያስገቡ ልንገረው እሺ ስልክ ንገር ቁጥር እሺ ዜሮ ዘጠኝ ሰባ ስምንት ቆይ አንዴ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት አዎ እሺ እሺ